hello ለጤና ይስጥልን።
ጤና ይስጥልኝ። ሰላም ነው ሰላም።
አለኝ። ዋሽንግተን ነው አዎ
እንትን ከአንገት በላይ መቼ ነው የሚገባው?
ከአንገት በላይ ሰኞ፣ ሮብ፣ አርብ ከአስራ ሁለት ሰዓት ጀምሮ።
ዛሬ ገብተዋል።
አዎ ዛሬ ገብቶ ነበረ።
ነበር። አዎ አ፣ አሁን ሮብ ይገባል። አሁን ሮብ። አዎ
እሺ፣ ጉሮሮ ምናምን ይመለከታል አይደል? ጉሮሮ ውስጥ አዎ ጉሮሮ ያህል
እሺ፣ አ፣ በቃ እሺ። አየ በሰሩ ሰዓት አስራ ሁለት ሰዓት አዎ ማታ ላይ እሺ፣ እሺ። እናመሰግናለን። እሺ።
እሺ